Hello መሰረት ነኝ ልታዘዝ።
Okay ሰላም ነው መሰረት?
እግዚአብሔር ይመስገን።
እግዚአብሔር ይመስገን አለ ነው። እንትን ብር ከእንትን በላይ ነው የመጣብኝ። አነሰ ብሩ
የትኛው deposit ነው ደሞዝ ወይ ማለት ነው። no no አይ አረ deposit ሳይሆን normal ብሬ ደሞዜ።
ደሞዝ ነው?
አዎ የገባልኝ ስምህን ንገረኝ።
ሳሙኤል ሳኒ
ሳሙኤል ሳኒ
ሳኒ እንትን የት ነህ የት ነህ ሳሙኤል?
ቦሌ ሚካኤል ስትሪክት ቦሌና ቦሌ ሚካኤል መሰለኝ ቦሌ መ-
እሺ እሺ ሳሙኤል እንትን area manager እነግርሃለሁ። እሺ ነግሬዋለሁ ነግሬው ምንም አይነት መፍትሄ አልሰጠኝም። እኔ እኮ እናንተ ጋር የደወልኩት ለዛ ነው።
ቆይ እሺ አንዴ ጠብቀኝ ሳሙኤል።
እሺ እሺ
ሳሚ አቤት
ደ- ደ- የሙ- ደሞዝን ችግር የሚፈቱት area manager ኦች ናቸው።
Okay
ስለዚህ እሱን ካናገርከው በደንብ አናግረው። team leader ን ሳይሆን area manager area manager አሁን የኛ ማን እንደሆነ አላውቀውም። አሁን ያን team leader ኤን ነው ነው ያወራሁት አስናቀ የሚባለው ማለት ነው።
እሺ እንትን ለ- እኔ እነግረዋለሁ እኔ ወይም አዎ እሺ፣ ጠይቂልኝ። አዎ በጣም ናይ ስልሽ ሁለት መቶ አርባ ሶስት ብር ነው የጎደለኝ።
እሺ እሺ እሺ እነግረዋለሁ።
እሺ